ሄሎ ሄሎ አቤት፣ አይሰማም።
ይሰማል እናቴ።
ሰላም ጤና ይስጥልኝ። Donkey Tube ነው።
እግዚአብሔር ይመስገን ሰላም ነው።
ደህና፣ እግዚአብሔር ይመስገን።
ይመስገን ይመስገነው። ቴዎድሮስ እባላለሁ።
እሺ፣
ከሰላሌ ፍቼ ነበረ የምደውለው።
እሺ፣
ያው ብዙ ጊዜ እንትን ላለው ስልካቸው አይገኝም።
እሺ። ምን ነበር ጉዳዮት?
ጉዳይ ያው እኔ ምናልባት አካል ጉዳተኛ ነኝ። ምናልባት መድረክ ማገኝ የምመቻችበት መንገድ ፈልጌ ነበረ እሸቱ ጋር ለመቅረብ ማለት ነው።
እ፣ ማለት የት የትኛው ፕሮግራም ላይ በምን ጉዳይ ማለት እ፣ በታሪክ ታሪኮትን ለማካፈል ነው የፈለጉት አዎ፣ ወይስ አዎ፣ እርዳታ ለእርዳታ ጉዳይ ነው?
አይ ያው ታሪኬንም ጭምር ነው። እርዳታው ይደርሳል ባይሆን ታ- ታሪኬን ለማጫወት ፈልጌ ነው።
እሺ፣ ታሪኮትን ለማካፈል ከሆነ ልመዝግቦትና እንደውልሎታለን።
እሺ እሺ።
እሺ፣ ማን ልበል ስሞትን?
ቴዎድሮስ
ቴዎድሮስ ማን?
በቀለ እሺ፣ ስልክ ቁጥሮትን ይንገሩኝ። በዚህ ስልክ ልመዝግቦት አሁን የደወሉበት።
አዎ አዎ አዎ እሺ፣ አስር ሰማንያ ሰባት ሀያ ሰባት አስራ ስምንት እሺ። እ፣ አ- አድራሻዎት የት ነው ያሉኝ? ሰ- ሰላሌ ፍቼ።
ነው ያሉኝ?
አዎ ፍቼ።
ፍቼ ጠ- አዎ።
እሺ እሺ፣ እሺ እናመሰግናለን። እንደውልሎታለን።
እሺ እሺ እናቴ እሺ እሺ፣ መልካም ቀን።
አሜን ለሁላችንም